ጤና ይስጥልኝ። አርፍቴ ረዴት ነኝ። እባክህ ምንወስዶ
እንትን ትርቅርሺ ወይ ቴሌ ብሪራቲ ቀርሺ ወይ
ምን አሉ እንደምኛች ይሰማል። ቀጥል።
ኦኬ ከቴሌ ብር አሪፍ አሪፍ በቴሌ ብር
ትንሽ የተቆራረጠ ነው ደንበኛችን፣ ይድገሙልኝ።
ከቴሌ ብር ቴሌ ብር እሺ
ወደ ሁሉ ስፖርት የመቶ ብር አስገብቼ ነበረና እሺ ብሩ አልገባም። pending ብሎ ዝም ብሎ ወይ አልገባም ወይ አልመለሱልኝ። እዛ ላይ እንትን ብሎ ቀረና
እሺ ከቴሌ ብሩ ተቆርጧል።
አዎ ከዛ ተቆርጦ ወደ አልጋሙን pending ብሎ ይመጣል። አሁን እንደውም አንድ ቀን ምናምን ሆነ። አራት ሰዓት አልፈዋል።
እሺ ሙሉ ስሞች ይጠሩ ዱጋሳ ደረሳ ማን አሉኝ?
ዱጋሳ ደረሳ